ጤና ይስጥልህ። ጤና ይስጥልን። ይሰማዎታል?
ይሰማል ይሰማል ደንበኛችን ይሰማዎታል?
ይሰማል ይሰማል።
ከቢጃዬ ጥሪ ማዕከል ነው የደወልነው።
hello ከቢጃዬ ጥሪ ማዕከል ነው የደወልነው። ደንበኛችን ይሰማዎታል?
okay። አዎ ይሰማል።
አድራሻ የት አካባቢ ነው?
አቧሬ አቧሬ
አቧሬ አደባባይ አቧሬ አደባባይ
አዎ
አዲስ አበባ ውስጥ ነው።
አዲስ አበባ አዎ
እሺ፣ መስመር ላይ ጠብቅም መከታተያ ቁጥሩ ልስጥዎት። ደንበኛችን የወረፋ ቁጥሮት አስራ ስድስት ሁለት መቶ ሀያ ዘጠኝ ነው።
አስራ ስድስት ሁለት መቶ ሀያ ዘጠኝ አዎ በዚህ ሶስት ቀን ውስጥ የማይመጣልዎት ከሆነ ያሳውቁን።
አስራ ስድስት ሁለት መቶ ሀያ ዘጠኝ okay። እሺ ምናልን ደንበኛችን እሺ እሺ።
ሌላ ምረዳውት ነገር አለ?
ሌላ የለም። አመሰግናለሁ። በአፋጣኝ እንትን እንድትሉልን ብቻ።
እሺ ስለ ደወልን እናመሰግናለን። ስለ አገልግሎት ያለ ሀሳብ አስተያየት ከሚሰሙት ባለስቀምጡ መልካም